ሌላ ጤና ይስጥልኝ። ዋሽንግተን Medical ጤና ይስጥልኝ። ከየካ ነው። የኪሎ ሜትሩ ስንት ቢጨምር ነው የምትጨምሩት? እስቲ ንገረን።
መጀመሪያ ምንድን ነበር ጥያቄው?
አ፣ አምቡላንስ አምቡላንስ። አሁን እኮ ደውዬልህ ነበር አባ።
እኮ አላስጨረስንም ነበር፣ ምን እንደፈለጉ አልነገሩኝም ነበር።
CT scan ለመ ለመታየት CT scan ለመታየት ነው የፈለጉት። እሺ የ MRI ውን ስልክ ልስጦትና እነሱን ያናግሯቸው ብዬዎት ነበር።
አባቴ እኔ እኮ ሐኪም ነኝ። እኔ እንትን እንትን ዋጋውን አታቆሞ የሚያመጡት አ- እንደዛ ብለህ እኮ አልላክልኝም አባዬ።
ኦኬ እሺ፣ መስመር ላይ ተ- ስልክ ሲቲ ስካን ምን ሲቲ ስካን ነው የፈለጉት?
አ፣ ሄድና እኔ
ሄድና ኒክ እሺ፣ መልሼ እደውላለሁ።
እሺ